Hello ሰላም ነኝ።
እሺ ሰላም፣ order ይዤ ነበር። እስቲ አንድ አውጪ።
እሺ ምን ነበር
ዜሮ ሁለት ዜሮ ሰባት እ ዜሮ ሁለት ዜሮ ሰባት ዜሮ ሁለት ዜሮ ሰባት እሺ ዜሮ አራት ዜሮ ዜሮ አራት ሀምሳ አምስት
ምንድን ነው ይሄ ሁሉ?
order ይዤ ነው።
እሺ ፒ የሚደረግ ነው?
ኧረ አይደለም፣ አንዱ የሚወጣ ነው።
ስንት order ነው ያዝከው?
እ ሁለት ሶ- ሁለት ሁለት order ነው ያዝከው?
አዎ እሺ ንገረኝ አንደኛውን ደግሞ
ዜሮ አራት ሀምሳ አምስት አርባ ሁለት
ዜሮ አራት ሀምሳ አምስት ሀምሳ አምስት እና አርባ ሁለት
ዜሮ አራት አርባ ሁለት አዎ
አትዝጋው እሺ እ ወይኔ ጋር ወይኔ ጋር ወይኔ አንቺ ምን አለብሽ ቀልጅ እዚህ ሳላይ ጨነቆራለሁ አንቺ ሄሎ
ወይ ሄሎ ወይ ወይ ወይ ዚያድ እሺ
ቆይ አንዴ የትኛው ነው የሚወጣል
በሁለት አርባ ሁለት አስራ ሁለት ደቂቃ አስራ አራት ደቂቃ ሆኖታል እኮ ዚያድ ሶስት እኔ ኦርደር ጋር ነው አይደል ደግሞ- ያዝከው እኔ ጋር እኮ አርባ ሁለት ነው ገና ገብቶኛል እኔ ጋር የሚያሳየኝ አስራ አራት ደቂቃ ነው ከዲቦናሬስ ወደ ልበረት አይደለም አዎ አንደኛው ደግሞ ያስከው ከ ታለ
የኛ ከየኛ ዶሮ ወደ እሱ እሱ ስምንት ደቂቃው ነው እሱ ላስወጣው ወይ
እንዴ እሱማ ይቀመጥ
እሺ ያው እኮ አስወጥተውት ነው አይደል
ይዟል ከየተለሽ የያዘው ሌላ ከየኛ ዶሮ ወደ ሰሚት ሳፋሪ ይዟል እና ተቃራኒ ነው hello ዚያድ ወጥቶልሃል እሺ እሺ እሺ አመሰግናለሁ ሰላም ነው እሺ አባ እሺ